hello hello
hello፣ hello፣ እንዴት ዋልሽ አቤት።
አልፊያ?
ደህና ሰላም ነው ሰላም ነው።
አለን። order ምን ሆኖ ነው? እንትን ምህረት ለቅሶ ላይ ነኝ ብላ ስልኳ አይሰራም።
አዎ አ- order ግን እንትን እያለ እምቢ እያለ ነው።
ምን ሆነ?
እኔ እንጃ አላወቅኩም። እየሰራ አይደለም እንዴ?
አይ እንትኑ የለም ይሄ ማተሙ አይታይም ነው ያሉኝ ያለ።
ማህተሙ አይታይም ያሉኝ ያለ አዎ እንደዛ ነው ያለኝ ናስር። እንደዛ ነው ያላችሁ መሰለኛ።
እንጂ ሌላ ምን ችግር አለው? hello hello hello hello
hello
ምንድን ነው ሌላ ችግር አለው እንዴ?
አንዱም slip ይጎለዋል እኮ።
slip ማ ሁለት ነው፣ ሁለቱም ነው የተላከው።
አይ አንድ ይጎለዋል።
የትኛው ነው የሚጎላው? የአቢሲኒያ ነው ያለው እሱ ላይ
የአቢሲኒያው
እሺ፣ አቢሲኒያው አሁን ይላክልኝ።
ና አሁን ይላክ።
እ፣ እንትኑ ማተሙ ይታያል።
ማህተሙ የአቢሲኒያው ይጎላል።
እሺ፣ ማተሙ ይታያል።
አዎ እሺ፣ እናቴ በቃ አሁን ልክልኝ።